ጤና ይስጥልን። ቤስት ቤት ቤቲ ነው የምንረዳው።
ቤት እንትን የ voucher code እንዴት እንደማገኘው ንገረኝማ እንዴ።
የቤስት ቤት ቀሪ balance ን የምታይበት ጋ account history የሚል አለ።
account history okay፣ እሺ
ከዛ እሱ ላይ ስትገባ voucher history የሚል ይመጣልሃል።
እም?
voucher history የሚል okay፣ እሺ አወተር voucher history ላይ voucher code የሚል አለ።
okay፣ amount status voucher code የምትለውን ጠቅላላ ላይ ያዛት voucher code የምትለዋ ናት። voucher ያው፣ ኮድህ ማለት ነው።
እ፣ ቁጥርና አንድ ፊደል አላት።
አዎ capital letter አዎ በቃ እንደሷ ናት voucher code።
okay፣ እሺ አመሰግናለሁ።
መልካም እሺ